ዋሽንግተን የሕክምና ማዕከል
hello አቤት ዋሽንግተን የሕክምና ማዕከል የደወሉት ውጤት ነበረንና አላካችሁልን ነው ፈልገነው ነበር። ያው ዶክተሮቹ በጣም ፈልገው ነበር። ሲቲስካን
የምን ሲቲስካን እሺ የሲቲ ስካን ስልክ ቁጥር ብሰጦት በዛ ደውለው communicate ያደርጓቸው
አያነሱም። ደውዬ ነበር ትናንት ማታም አምቡላንስ ተደውሎ የጠራ- እንትን የጠራሁበት ስልክን እንትን የደወሉልኝ ነበረ በዚህ ደውዬ እነሱ አሁን ስራ- ስልክ አላነሳልኝም።
እኛ ጋር የ- እኛ አንደኛ የጤና ባለሙያ አይደለንም፣ ሁለተኛ ደግሞ system ኡም የለንም። እነሱ ጋር ነው ያለው የሚኖረው።
እስኪ እሺ text ታደርጊልኛለሽ ስልካቸው ሌላ ከሆነ ሰማንያ ሰማንያ ዘጠኝ መጨረሻው ከሆነ አለኝ አያወስድም አይደለም
እሺ ካልሆነ ላኪልኝ